ጤና ይስጥልኝ ሙሉ ስፖርት በእኮ ምን ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን።
አሁን የሆነ ጨዋታ መርጬ ነበር አስራ አንድ እሺ
ከዛ ቦነስ ስልሳ ነበረን። እዛ በቦነስ መጫወት አይችልም?
ይቻላል። ከአንድ ነጥብ ሰባ በላይ የሆኑ odd ኦችን እ፣ አዎ።
የያዙ ጨዋታዎችን አ- አስር እና ከዛ በላይ ጨዋታ እና ሀምሳ ብር አድርገው ይመድቡ።
okay ሀምሳ መሆን አለበት። ሀያ አዎ ስለሆነ ነው ሀምሳ ሞላል።
ሀምሳ መሆን አለበት።
አዎ thank you thank you እሱ ነው ማለት ነው።
እሺ